እንችላለን? ምክንያቱም ማማከል ጤና ይስጥልኝ።
አቤት አሁን text ደርሶን ነበረ ከእናንተ ሆስፒታል እ፣ የ medical card ነበረው ኢንሹራንስ እ፣ ሲግማ Cigna በትሩ ተክለ ማርያም
እሺ ጠፍቶ ነበረ ካርዷ። የላካችሁልን እንትኑን ነው እ፣ service number ኡን ነው
okay። እኛ ጋር መታችሁ ነበር ዛሬ ትላንትና ትላንት አዎ የ reception ስልክ ልስጣችሁ እና እነሱን አዋሯቸው።
እሺ እሺ
ዜሮ ዘጠኝ ሰማንያ ስምንት
እ፣ ቆይ አንዴ እሺ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት
ሰማንያ ስምንት ሰላሳ ሶስት አዎ እሺ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ እሺ ቴንክ ዩ